የለውጥ ጤና ስጥልኝ ሊንግስቶን።
ሰላም ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
ደህና ደህና። information ፈልጌ ነበር።
እሺ።
የአክሲዮን ሽያጭ ላይ ነው አይደለ?
አዎ።
አ እንትን ባንኮች ላይ የት ነው ያለው? ፔጁ ላይ አጣውኝ።
ሁሉም ባንክ ላይ አለ። የት አካባቢ ነው? አዲስ አበባ፣ አዋሳ አዋሳ አዋሳ እኮ ንግድ ባንክ አለው አጠገቡ፣ ቅርብ ቅርብ። ዋናው ቅርንጫፍ አለ። ዋናው ዋናው አዋሳ ቅራ እንትኑ branch ኡ
ንግድ ባንክ ላይ አለ።
ንግድ ባንክ already ያውቃሉ። information
ምን አሉኝ? አዎ ያውቃሉ።
የትኛውን branch?
አዎ የትኛው branch ግን? ቆይ ከእንትን ካሉት sales ኦች እንዲያናገሩት ላድርግ ወይም?
እሺ እሺ።
ማን ልበል፣ ስሞት ይቅርታ።
ኤልያስ እባላለሁ።
ምን ላይ ነበር ማስታወቂያችን የሰሙት?
እኔ በቲቪም ሰምቻለሁ። ከሐምሌ አንድ ነው ከአስር ጀምሮ የሚል ደግሞ page ኣቸው ላይ ፌስቡክ page ላይ።
እሺ እሺ፣ በቃ አሁን ይደውሎታል። እሺ እሺ እሺ